ሄሎ
ሄሎ
ሄሎ ወይ ነው ሄሎ ሄሎ ሄሎ እ ሞቲ እ ብስሪ እ ጀለስ
አጣሁሽ እኮ እነ ታዴ ጋር ድረስ እጄ ከአለቃ ጋር
አለቃ ጋር ነበርክ እንዴ?
እና ተከተለን። እኔ እኮ ቢሮ ዋና ቢሮ ሲገባ አንተ ሮ- እየሮጥክ ሄድክ።
እ እኔ እኮ ሽንት ቤት ነኝ ስላልከኝ ሽንት ቤት እኮ
ቢፈልግ ብፈልግ እነ ትንሹ ጋር ሄድኩ የለም። ከዛ ከአለቃ ጋር ተያይዞ ስንሄድ ደግሞ መጥቶ ሄደዋል አለኝ ታዴ።
ኧረ ዝም በል።
አ- አልሄድክም ማታ
እኔ እዛ እኮ አልሄድኩኝም እኮ ሽንት ቤት ሳጣ ጊዜ አ በቃ ወደ ቤት ሄድኩኝ። በኋላ ጠይቀዋለሁ ምናምን ብዬ እ በቃ እኔ ሞክርላለሁ። ከእሺ ካለ እሺ ሞክርልኝና የቻለውን ተበደርልኝ።
እሺ እሺ እሺ ማቲ እሺ